ነው?
ነው።
ጤና ይስጥልኝ። ጥቂት አዎ፣ register ለማድረግ ነበረ።
register ለማድረግ አዲስ- አዎ፣ አዲስ account።
Okay። step ኡን ልላክሎት በቴሌግራም እሺ፣ አሪፍ።
በዚህ ስልክ ይጠቀማሉ ቴሌግራም።
እ፣ በዚህ ሳይሆን ዜሮ ዘጠኝ አንድ አንድ
እሺ፣
ስልሳ ስድስት እሺ።
ዜሮ አንድ ሰላሳ አምስት ዜሮ አንድ ሰላሳ አምስት
እሺ። ቆይ መስመር ላይ ጠብቁኝ። እሺ፣ ልኬሎታለሁ። እሺ፣ እሺ፣ እሺ።